ተስፋዬ አንቺው ነሽና ልጽናና ዛሬም እንደገና ያምናል ልቦናዬ ያምናል ያምናል ልቦናዬ ያምናል ተስፋዬ አንቺው ነሽና ልጽናና ዛሬም እንደገና ሁሉም ቢያልቅብን ከጃችን አለችም አምላክ እናታችን ስሟን ስንጠራ የማርያምን በእርሷ ጓዳችን እንሞላለን። እንኳን በምድር በሰማይ ታማልዳለች ካዶናዬ ታወርሰናለች መንግሥቱን ትምራናለች መንገዱን ያምናል ልቦናዬ ያምናል ያምናል ልቦናዬ ያምናል ተስፋዬ አንቺው ነሽና ልጽናና ዛሬም እንደገና ዓለም እንዲድን ምክንያት ነሽ አዳም ልጆቹ የዳኑብሽ ችግር መከራ ተወገደ በልጅሽ ጠላት ተሰደደ ገነት ቢዘጋም በሔዋን በድንግል ማርያም ተከፍቷል እናታችን ናት ማርያም ድንግል ስጦታችን ናት የኑር ያምናል ልቦናዬ ያምናል ያምናል ልቦናዬ ያምናል ተስፋዬ አንቺው ነሽና ልጽናና ዛሬም እንደገና መዝገበ ረድኤት አምላክ ምስጋናሽ በዛ በመላክ ተወሏልና አማኑኤል በምልጃሽ ዓለም ድኗል። አንድን መከራ ያለፍነው እመቤታችን ባንቺ ነው። እንዘምራለን ለስምሽ እንሰግዳለን ለክብርሽ ያምናል ልቦናዬ ያምናል ያምናል ልቦናዬ ያምናል ተስፋዬ አንቺው ነሽና ልጽናና ዛሬም እንደገና ስምሽን ስንጠራ ዘወትር ጠላት አይወድም ስንዘምር ስምሽ ተዋይዷል ከደማችን ስለሰጠነው አባታችን አንቺን ያዙ ይድናሉ በምልጃሽ ጥላ ሲከለሉ ቤቴልሔም ሄዱ ድንግል አለች ከቀራንዮ